ሰላም ነው?
ሰላም አለን።
እንትን Flint Flintstone Homes ነው።
አዎ Flintstone Homes አ
ከዚህ በፊትም ደውዬልሽ ነበርና እሺ አዋጭነቱ ምን ያክል እንደሆነ ምናምን የም- የሚነገረው ሐምሌ አንድ ነው ብለሽኝ ነበር።
አ አሁን የደወልነው ሰኞ ነው ወደ ቢሮ የሚመጡት። የት አካባቢ ነው ያሉት?
እኔ አሁን ክፍለ ሀገር ነኝ፣ ለባህሌ ሄጃለሁ።
አሀ እና መቼ ይመለሳሉ?
ነገ እመለሳለሁ።
ነገ ይመለሳሉ አዎ እኮ አሁን ሰኞ ነው። እኛ ወደ ቢሮ ምን ሰኞ ነው መሸጥ የምንጀምረው። ሰኞ ልደውሎትና ቢሮ ይመጣሉ።
እሺ ይቻላል።
እሺ እደውሎታለሁ። እሺ እሺ